hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። አብረን የሆነ ጥያቄ ነበረ።
እሺ
እቲ የተወሰነ ትናንት ጨዋታ ተጫውቼ ነበርኩኝ በሆነ ሰዓት ስልክ የትኬት ነው ትኬት ነው።
አ እስቲ ንገረኝ cashier code ኡን ወይ ticket ID።
cashier code አስራ ሶስት እሺ አስራ ሶስት
ዘጠና ዘጠና
ሰባት አንድ ዜሮ ሰባት ሀያ አንድ